ሄሎ
ሌላ ሄሎ
ድንች አዝዤ ፌል አድርጓል ብላኝ ነበር። አሁን እያወራችኝ ተቋረጠ። ትንሽ ሲስተማችን አንቺ ነሽ?
ተቸገረ ስለሆነ ነው። አዎ እና እ፣ እሌኒ እና ነይማን ያላችሁት አቶ ይጎላል። ይሄ ፌስቡክ ነው።
አ- ልጅቷ አረስተው ማለት ነው። አንደኛ አዎ። ኦኬ።
እንግዲህ ምንድን ነው የሚደረገው? ሩቅ አሁን ይሄ እንደሚደረገው ይደረግልዎታል። አዲስ ኦርደር ያደርጋሉ።
ኦርደር። እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ መልካም ቀን።